hello ሄሎ ሌላችሁ
ይሰማል።
እሺ ጤና ይስጥልኝ ቤተሰቤት ምን እንርዳው?
እንትን ነበር withdraw አድርጌ ገንዘብ ወደ ቴሌ ብር ለማስተላለፍ ብሩ እሺ።
ሁለት ሺህ አምስት መቶ ብር እ
አሁን የለም። ቴሌ ብር ላይም የለም፣ ብሩ ላይም የለም፣ game ኡ ላይ እሺ ቤተሰቤት እንዴ
እ?
ቤተሰቤት ቁጥርህን ንገረኝ።
የስልክ ቁጥሬ ነው እ ቤተሰቤት ስድስት ያደረክበት ቁጥር አለ አይደለ?
ዜሮ ዘጠኝ አስራ አንድ አስራ አንድ አርባ ሶስት አርባ ሶስት ዜሮ ሁለት አስር ዜሮ ሁለት አስር እ መቼ ነበረ ዙሮ ያደረግከው?
ማታ
እሺ ጠብቀኝ እንዴ ሁለት ሺህ አምስት መቶ ብር ነው እ
ይገባልሃል። እሺ process ላይ ነው
እሺ ወ- ወደ account ኡ ነው የሚገባ ወደ አዘዝክበት አንተ draw አይደለ ያዘዝከው?
ወደ ቴሌ ብር
አዎ ወደ ቴሌብር ነው የሚገባልህ።
እሺ።
ብዙ transaction ስላለ ነው የቆየው። እሺ በራሱ ጊዜ ይገባል። እሺ አመሰግናለሁ።